አምቡላንስ ፈልገን ነበር።
እሺ ከየት ነው?
ተክለ ሃይማኖት ወስደን እሺ ከተክለ ሃይማኖት ወዴት መሄድ ፈልጋችሁ ነው?
ከተክለ ሃይማኖት አብነት እ፣ አዲስ ማን ነው ሜዳው ጋር
መኖሪያ ቤት ነው?
እ? አዎ መኖሪያ ቤት።
አዎ
እሺ ኦክሲጅን ይጠቀማሉ?
እስካሁን ይጠቀማለሁ።
በአፍንጫ ነው?
አዎ
በሁለት አፍንጫ ቀዳዳዎች አይደል?
በቃ እህ።
ምን ነበር ከይዛቸው ምን ነበር?
አይ የኬዛቸው በቃ ታማው እዛ እዚህ ሲታከሙ ነው የቆዩት።
እኮ ምን ነበረ በሐኪም የተረጋገጠ ነገር?
እስቲ ሐኪሙን ላገናኝሽ። እኔ ብ- ምን ማለት እችላለሁ ብዬ እ?
ስሙን አያውቁትም? የበሽታው ስሙን አዎ ምኑ?
የታመሙት
እ?
ስኳር ነው?
በሽታው ነው?
ፊት ነው? አዎ ኧረ ኧረ አይደለም ስኳር ገንፊት ምናምን ሳይሆን የውስጥ አንጀታቸው ምናምን እንደዚህ ነው። የውስጥ ሆድ ዕቃ አንጀት ላይ ምግብ አልወርድም ነው እንጂ የስኳር አይደለም።
OK። እሺ ስኳር ደም ግፊት ምናምን የለባቸውም።
አይ የለባቸው ደም ምናምን መርጋት አለ አይደለ የሰውነት ማለት አዎ እንደሱ ነው ሲታከሙ የነበሩ።
እሺ የአገልግሎት ክፍያችሁ ሁለት ሺ ስድስት መቶ ሀምሳ ብር ነው።
እሺ ይምጡላችሁ።
አዎ እሺ እሺ ሁለት ሺ ስድስት መቶ ሀምሳ ብር እሺ እሺ አሁን ይደርሳል።
እሺ አመሰግናለሁ።